ሄሎ
ሄሎ፣ ጤና ይስጥልኝ።
ሰላም።
እንትን ነበረ ከዚህ ዛሬ ጠዋት ደውዬላት የዛሬ ሳምንት ልክልሻለሁ ብላኝ ነበር
እሺ፣ እና ታይልኛለህ?
ማታ ተደውሎልዎት ነበር?
ሮብ ወይ በትናንት ነበር። ዛሬ ደግሞ ነበር
ስልክ ይነግሩኛል? እሺ፣ ዜሮ ዘጠኝ
እሺ፣ ሰላሳ ሶስት
ሰላሳ አስራ ሰባት ዘጠና ሁለት
አስራ ሰባት ዘጠና ሁለት ሰላሳ ሰላሳ ጌቢ ምንድን ነበር ያልመጡት?
ሽንኩርት ነበር።
admin እርሱ ነው ታዲያ? ምንድን ነው የትናንት ትናንት
ለዛሬ እንትና አላመጡ ዛሬ ብቻ ሆነ ደውዬ እልክልሻለሁ ብላኝ ነበር።
የ- የ-
ቴሌ
መች ነበር ትናንትና ነው የታዘዘው?
ኧረ አይደለም በአስራ ስምንት አዝዤ አልመጣምና ለዛሬ ይሆናል ብሎ
ማታ ደውሎልዎት ነበር እ፣ ይመጣል ተብሎ ሮብ ነበር?
ዕለት ማታ ደውላለኝ ሐሙስ ጠዋት ይመጣልሻል። ሐሙስ ጠዋትም አላመጣችም። ዛሬ ደወልኩኝ።
አዎ ወጥቶ ነበር ትናንትና። አልተደወለልዎትም ስልክ?
ትናንት አስር- አልደወሉልኝም።
አስራ ሁለት ኪሎ አይደል ቸርችል?
አዎ
ትናንትና አልተደወለም?
ትናንት አልደወሉልኝም።
እሺ መልሼ ልደውልዎት። እሺ። ለምን እንደተመለሰ check ላድርግና እሺ እታውቅዎታለሁ።
እሺ እሺ ስለዚህ